that weird? Cause... And I'm only human. ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምደውለው ደሚያችን እሺ ምን ልታዘዝ?
እ፣ አሁን ደውለው ነበረ
አዎ ቅሬታዬን መከፋቴን ተናግሬያለሁ።
አዎ ጨርሻለሁ።
እና የ ያስመዘገቡበትን ስልክ ቁጥር ይነግሩኛል ስልክ እኔ ቁጥር በዚህ ደግሜ ነበር እንዳስ እ፣ ከቅዳሜ ጀምሮ በ TIN number እየመዘገበች ነው። እምደውለውም በዚህ ስልክ ቁጥር ነው። ምናልባት በሌላ ስልክ ቁጥር እንኳን እሺ ካላችሁ ብዬ በሌላ ድጋሚ ትናንትና ተመዝግቤያለሁ።
አዎ ይንገሩኛል ስልክ ቁጥር ዜሮ ዘጠኝ አስር እሺ ሰባ ዘጠኝ እሺ ዜሮ ሶስት እሺ አርባ ዘጠኝ አርባ ዘጠኝ
እሺ
ከዚህ በፊት ግን እንኳን አራት ቀን ሁለት ሰዓትም ጠብቀን አናውቅም ነበር። አሁን ግን አራት ቀን ከተበላሽ
እህ።
እሺ